ሰላም ጤና ይስጥልኝ ችፍችፍ። እግዚአብሔር ይመስገን። ምን አሉኝ? ord መቼ ነው order ያደረጉት? ይቅርታ ድምፅዎት ግን አይሰማም በደንብ ትንሽ ይቆራረጣል።
Hello፣ አሁንስ አሁን ይሰማል።
order አድርገን ነበር። text ገብቶልኝ ነበር፣ ግን ምንም አይነት driver አልደወለልኝም።
ዛሬ ነው እስኪ ስልክ እሱ ደግሞ ለፕሮግራም ነበር የፈለግነው። እባክሽ እስኪ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ- ሀያ ስድስት ሀያ ሶስት እሺ ሀያ ሶስት
ዜሮ ዜሮ ሀያ ሶስት ይቅርታ ድምፆት ግን የሆነ የሚቆራረጥ ነገር አለው። ዜሮ ዘጠኝ ሀያ ሶስት አስራ አንድ እሺ
ዜሮ ዜሮ ሰማንያ ሶስት ዜሮ ዜሮ ሰማንያ ሶስት እሺ አንዴ ጠብቁኝ።